Hello ጤና ይስጥልኝ። አቢድ ነኝ። ምን ልርዳው?
እንዴት ዋልክ ወንድሜ?
እንዴት ነህ?
እንትን ነበር አንድ ቡድን ጥሎት፣ ግን እስካሁን ቦነስ አልሰጠንም።
አንድ ቡድን ተሸነፈ።
አዎ check አዎ check ላ- check ላድርግልህ። አንዴ ንገረኝ።
እሺ።
ይሄኛው ነው ቁጥርህ ራሱ?
አዎ ይሄ ነው ቁጥሬ፣ ግን cashier code ልንገርህ ያዝልኝ።
እሺ ንገረኝ።
አ- አስራ አራት 14 ሀያ ሁለት እሺ ሀያ እሺ ሰባ ሰባት
እሺ 240 ብር ቦነስ ሰጥተዋል ማለት ነው። ተመላሽ በአል እና- አረቢ ተሸንፈ በአል አረቢ አዎ።
ተሸንፈ ደንዲ አዎ።
ደግሞ ቮይድ ሆኖብህ ማለት ነው።
አዎ አዎ እሺ እና ተመላሽ እንዴት አለ።
ነው ሳበራው እንትን ይላል አሁን ይሰራልኛል?
አወር ካላለፈው ችግር የለውም። አላለፈውም ወር ደግሞ አላለፈውም፣ ግን አሁን እኮ scan ስናደርገው ምንም አያሳየንም።
አለ አሁን ያሳያቸዋል። update ስላደረኩት check እሺ።
አድርገው እንደገና። እሺ እሺ እሺ